hello ጤና ይስጥልኝ ቻፓ
አብረስ
አቤት ነበር
ከቴሌ ብር ወደ ሳንቲም በሚለው deposit አድርጌ ነበር እና ብሩ ቀርቶ ደውዬ ተናግሬ ነበር። እስካሁን ድረስ አልገባልኝም።
ወደ ቴሌብር ነው ያሉት።
ከቴሌ ብር ወደ ሳንቲም በሚለው ማለት ነው። አፍሮ ቤቲንግ ሳ- okay ሳንቲም ከሆነ ሳንቲምፔዎች ጋር የሚደውሉት ይሄ የቻፓ ስልክ ነው። እሺ
ሳንቲም ጋር ነው።
አዎ፣ ሳንቲም ጋር ነው የሚደውሉት።
እሺ።
መልካም ቀን።